ጤና ይስጥልኝ።
አብሮ ይስጥልን።
ወራ ትሬዲንግ ነው።
አዎ ከአሪፍ ፔይ ነበር የምደውልልዎት ደንበኛችን
እሺ እ POS ማሽኑ ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
መጥተው ነበር ከአህዱ ባንክ። አህዱ ባንኮች ነው የሰጡን። ዛሬ እያስተካከሉ ነበር።
እሺ ደንበኛችን ተስተካክሎሎታል?
እኔ አላወኩም፣ ይቅርታ ይጠይቃቸዋል።
እሺ ደንበኛችን ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን። እሺ ስሞትን ላይ ያዝ ከይቅርታ ጋር
ኃይሉ ይባላል።
ይቅርታ ማና ላይ ኃይሉ ኃይሉ እሺ እናመሰግናለን። መልካም ቀን ይሁንልዎት።
መልካም ቀን እሺ።